angio ነው ስላት አዎ አለችኝ። brain CT scan angio ነው ወይስ CT angio ነው ስላት አዎ አለች። መጀመሪያ brain ብላ ነበር። አሁን ደግሞ hello hello፣ ይቅርታ መልሼ ደወልኩኝ።
እሺ እናቴ
CT angio ነው ወይስ brain CT scan angio ነው የሚለው?
አዎ እንደሱ አሁን ያልሽው ምን CT angio ነው?
አይደለም brain ምንድን ነው brain CT scan ቅድም ከ- ከላኩልሽ ላይ እንደገና ድጋሜ angio ተጨመረ አይደለም። እሺ አዎ።
እሺ፣ መልሼ ደውዬ ላሳውቅሽ።
እሺ እሺ እማዬ